ያንቺ ሆኗል ቀሪውም ዘመኔ ያው ነው ሁልጊዜ መውደድ መታመኔ ያለ ፍቅርሽ መኖሩ ስለምኔ ልዕልቴ እኮ ነሽ ልዕልቴ ልዕልቴ ፍቅር ሕይወቴ ልዕልቴ እኮ ነሽ ልዕልቴ ንግሥቴ ልቤም የቤቴ የጎኔ ልብኝ ባዶ ቦታ ሙለረግሽልኝ በልፍኝ ደስታ ክፉ ደጌን ቻይ ነሽን ያለው ባይ ክብሩ ሲተምን ሰው ልብ ያጣል እንጂ እንዳንቺ ማን ነፍስ ይሰጣል ለፍቅር ነፍስ ይሰጣል ነኝ እኔ ስላግድሌ ታማኝም ታዛዥ ሎሌ ነኝ እኔ ስላግድሌ ታማኝም ታዛዥ ሎሌ ነሽ አንቺም ያንዲ ወቴ ቀዳማይ እመቤቴ ነኝ እኔ ስላግድሌ ታማኝም ታዛዥ ሎሌ ልዕልቴ እኮ ነሽ ልዕልቴ ልዕልቴ ፍቅር ሕይወቴ ልዕልቴ እኮ ነሽ ልዕልቴ ንግሥቴ ልቤም የቤቴ የክብሬ መቅደስ የብቻዬ የሕይወት ድርሻ ጎኔ አቻዬ ነሽ አንቺ ብቻ አዎ የኔ አቻ ከልብሽ ፍቅርን ታድያለው ምን ልነፍግሽ እችላለው ኧረ እንዴት እችላለሁ ነኝ እኔ ስላግድሌ ታማኝም